ነገር እናሳቅሽ ደግሞም ጨዋታ እውነት ትመጭኛለሽ ትመጭኛለሽ እውነት ትመጭኛለሽ ትመጭኛለሽ ጨዋታሽ ከአንጀት ፍቅርም ከልብሽ ፈገግታሽ ጥሜ ራቤን ሳቅሽ እኔ ዘንድሮ ተመችቶኛል አንቺን ማግኘቴ ተመስገንቶኛል አልማዝ ነሽ ለኔ ፍቅሬ ብርሃን ፈንጣቂ ፀሐይ መብራት ጨረቃ የውበትን አርባቂ የብርቱካን ዛፍ ነሽ ለምለም የትርንጎ ቅጠል የፍቅር ቤተልሔም የወት የመወደድ ሰዳ